Hello ጤና ይስጥልን ምሽቱ ቤት ራዲዮት ነኝ።
ጤና ይስጥልን። withdraw ማድረግ አልቻልኩም እናቴ።
ምንድን ነው የሚለው እንደማይ insufficient ይላል። ምንድን ነው insufficient?
አዎ፣
ስንት ብር ነበር የሞከርከው withdraw ለማድረግ?
ሰላሳ ሺህ ሰላሳ ሺህ ሰላሳ ሺህ ብር።
እ እሺ deposit አድርገው ወዲያው ነው withdraw ለማድረግ የሞከርከው?
አዎ።
አዎ፣ አይ ትንሽ እቃዎችም አዎ፣ አካውንቱን መቅ- እንትን ማለት አለብህ ማንቀሳቀስ አለብህ። እሺ ወንድሜ፣ ከዛ እንትን ይላል ይለቅልሃል።
ማለት ትንሽ ተጫውትበት።
ተጫዎችማ ያው እንትን አልኩ ተጫዎች ኢንተ- እንደዛ አይልህማ refund ይላል ያዝ- withdrawal ያዝርልሃል።
ኧረ ተጫዎችን ያለውን በሙሉ ጨርስ እንዴ ታዲያ?
አይ እንደዛ ሳይሆን ትንሽ የሆነ system ኡ እስከሚያዘው ድረስ ነው መሆን ያለበት። ለዛ ነው።
ተጫዎች አሉ በደንብ ነው የተጫወቱት እናቴ።
እሺ እንደዛ ከሆነ የሚልህን እስቲ screenshot አድርግና ቴሌግራም ላይ ላክልን።
እ የሚልህን ቴሌግራም ላይ ላክልን። እሺ
አይ ያው ይኸውልህ ላክልሽ እሺ አይ